ሰላም ጤና ይስጥልን። ቺፕቺፕ እባክዎ ምን ልርዳው?
ሌላው መቤት ደውላችሁ ነበር። አሁን ሁለት missed call አግኝቻለሁ።
እ ይቅ- ይቅርታ ስሞትን ማን ልበል ሮማን ሮማን። አዎ ያልተቀበሉ product አለ ነጭ ሽንኩርት ወስደን ነበር ዛሬ የተበላሸ ነው። እሱም መልሱልን ብለን ነበር።
ስለዚህ ዛሬ መመለስ ፈልገው ነው።
አዎ ጥ- ቅድም አስመዝግበን ነገ ጠዋት ይመጣልሽ እና ያንን ትመልሻለሽ ብላኝ ነበር።
OK ጎሽ። አንድ garlic OK። ስንት ኪሎ ነበር?
ሶስት ኪሎ ሶስት። የት አካባቢ ነው የሚመጣሉት?
ትራኮን ትራኮን building ትራኮን። OK ቸርችል ነው አይደለ?
አዎ፣ ቸርችል ትራኮን።
እሺ ይመጣሉታል። እሺ መልካም። እሺ እሺ፣ ግን አሁንም ቢሆን እንዳይመለስ ደህናውን ላኩልን።
እሺ ችግር የለም። እሺ እሺ፣ እናመሰግናለን።
እሺ።
እሺ።